hello ሰላም ጤና ይስጥልን። ችፕችፕ
ሰላም ጤና ይስጥልኝ።
አብሮ ይስጥልን። ሰላም እ እንትን አዝዤ ነበር ሽንኩርት እና ባ- እንትን ድንች ምናምን ማለት ነው።
እሺ፣ መቼ ነበር ያዘዙት?
ትናንትና ዛሬ ይላል። አቮካዶ አዝዤ አቮካዶ መጥቶ ሌሎቹ ቀሩ።
በዚህ ቁጥር ነው።
አ በዚህ ቁጥር ማማ
መሲ በሚለው ነው።
አ ምን ምንድን ነው የቀረቡት?
አሁን ሽንኩርት እሺ አቮካዶ ድንች
አንድ
አራት አራቱ አልመጡም።
okay፣ እሺ።
ምንም confirmation ም ስላልደረሰኝ ነው አዎ፣ ሰውዱ ምናምን ገና እንትን ስላል አዎ፣ accept ስላልተባለ ነው። ነገ ይመጣልዎታል። እሺ፣ ይቅርታ በጣም
አ ችግር የለም። እሺ መልካም ምሽት።
እሺ መልካም ጊዜ። እሺ ቻው።